Hello, Tanya. Have left small right?
ሄሎ Hello?
አረ ከፕላኔት ብለንሽ ሁለት አሁን ሶስተኛ ስደውል አዎ፣ ከሌለ አ- የለም አትሉንም እንዴ?
አይደለም ልኬላችሁ ነበር ደውዬ ሀሳባቸው ቀይረዋል ምናምን አለኝ። አልደወለላችሁ ማን የደወለልን ደግሞ ሀሳብ የቀየር ነው?
እንደዛ ነው ማንም ያለኝ።
የደወለልን ነገር የለም። በቃ ለማንኛውም ተውትሽ እንዴ ኦኬ፣ በጣም ሀሳባቸው ይቅርታ እንደዛ ስል- እንደዛ ስላለኝ እኔ ነው።
ምን አውቃለሁ። በሉ ቻው። ምን አይነት ትራንስ ውስጥ